ልምድ ነው ያለው። ሄሎ ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ። እንዴት አረፈች?
ጤና ይስጥልኝ። ይመስገን።
እግዚአብሔር ይመስገን። የቆንጂት ስልክ ነው አይደል?
አዎ፣ ከስቴም ነበር የሚደውልልሽ።
እሺ።
እም፣ እነ ብሌን እና ብሩክ ከዚህ በፊት ብሌን class ነበራቸዋል። AI ጨምረስ አዎ፣ አዎ።
ጨርሰዋል።
አዎ፣ አዎ፣ October five ላይ ደግሞ የሚቀጥል እ፣ ወደ advanced የሚቀጥል class አለ እና የመቀጠል እሺ።
ፕላን ካላችሁ እሱን ልጠይቅሽ እና registration ታካሂጂ ነበረ።
አዎ። ያው ትምህርት ሲጀምር እንቀጥላለን።
አዎ ቅዳሜ ላይ ማለት ነው አዎ። የትኛው ቅዳሜ?
October five ገና ከአንድ ወር በኋላ
ከአንድ ወር በኋላ ከሆነ አዎ።
ጥሩ። እሺ።
October five ላይ እሺ።
ማለት ነው።
አዎ፣ አዎ። እሺ።
okay ስለዚህ placement ልያዝልሽ ያለውን አዎ።
ነገር text ላድርግልሽ እና አዎ። አድርጊ፣ ያዥልኝ። ይቀጥላሉ።
እሺ እሺ። አመሰግናለሁ።
ምንም አይነት መልካም እሺ። እሺ። ለሁላችን